ጤና ይስጥልኝ ለስፖርት ባኮ ምን ልርዳው?
እንትን ቴሌ ብር ላይ አይገባም። ምንድን ነው ብሩ ሰሞኑን በጣም ነው እያስቸገረኝ እኔ። ባለፈውም እንትን አድርጌ ነው የላከሁትም እስካሁን አልተመለስም።
deposit ነው ወይስ withdraw ነው?
deposit ወደ ቴሌ ብር win ያለውን ወደ ቴሌ ብር አድርጌው ወደ የት እንደሚገባ አይታወቅም ጭራሽ።
በቴሌግራም ልከው ነበር።
በቴሌግራም ንክ ያለው አዎ። ባለፈው ሰሞኑን እየተጨቃጨኩ ያለው ልጅ እኮ ነኝ።
የቴሌግራም ቁጥሮትን ይንገሩኝ።
ስልክ ቁጥረን
ቴሌግራም ላይ ላኩበትን ስልክ ይንገሩኝ።
ዜሮ ዘጠኝ አስራ አንድ
አሁን በደወሉበት ነው።
አዎ በዚህ
ተላልፎሎታል። ሲስተካከል እናሳውቆታለን።
እሺ